ጤና ሄሎ ሄሎ አቤት
መሳተፍ ፈልጌ ነበር።
ምን ላይ?
እሳቱ ላይ
ስንት አመት ነው?
ሰባ ዘጠኝ
እ ዘጠኝ አመት አይቻልም። አሁን ላይ አምስት አመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። ሌላ ጊዜ
እሺ፣ እሺ።
ሁለት አመት ይቻላል?
እ አይቻልም።
ሶስት አመትስ?
እ እኛ ጋር መቅረብ ፈልገው ነው።
አዎ
እ ጎበዝ ልጆች ከሆኑ በደንብ ማውራት የሚችሉ ከሆነ ሌላ ሰው ትልቅ ሰው ይደውልልንና ማስመዝገብ ይችላል። ከአምስት አመት በታች ይቻላል።
እሺ።
እሺ